ሄሎ ሄሎ፣ ጤና ይስጥልን። በሸዊት ራዴት ነው።
ምንድን ነው በስቤት እንትን ችግር ሆነ እንደ ብር- ባላንስ ያለን ይጠፋል በየጊዜው ምንድን ነው እንዴ እሺ፣ ምን ነበረ ወንድሜ? ዲፖዚት አድርገ ነው አሁን ሰላሳ ብር ነበር እንደገና ሀያ ብር ነበር።
ስልክህን ንገረኝ። ዜሮ ዘጠኝ ምን ነገር አለ ይጠፋል የለም እስካሁን የለም እሺ፣ ስልክህን ንገረኝ።
ችግር መጣ ችግር መጣ ወላሂ ዜሮ ዘጠኝ አስራ አምስት እሺ፣
አስራ አምስት አስር እሺ፣ ዘጠና ስድስት ዜሮ ዜሮ አሁን ያየ ጠፋ እኔ ግን ሳላየ ምንም ሳይደረግም ከዛም ወደ ወደ ቴሌግራም ልካ ምናምን ያላችሁ ምንም ለውጥ አትመጣችም ይሰረቃል እንደ ብሩ
ስንት ብር ነው ወንድሜ?
አሁን ሀያ ብር ያስገባል መጀመሪያም ሰላሳ ብር ነበረ ስልሳ ብር እ?
እሺ፣ እያየሁልህ ነው። ዘጠኝ ብለህ ነው የምጀምረው? ዜሮ ዘጠኝ
ምን ነው ዘጠኝ ብለው ምናምን ወደ ሴሎ ዘጠኝ ብለው ነው የምትለው ሁልጊዜ እኔ የሚገባው ዘጠኝ ብለው ነው እኮ ጨምራ ጨምራ ወደ ዜሮ ዘጠኝ እሺ አይል
እሺ፣ ዛሬ ግን ሀምሳ ብር ነበር አይደለ deposit ያደረግከው?
አሁን አሁን አዎ እኮ ገብቶልሃል እኮ ከዛ እኮ አርባ አንድ ብር ቀረ። በዘጠኝ ብር ተጫወተ ወንድም። ከዛ ምንም አል- ምንም አልተጫወቱም እሺ፣ ገና ቴሌግራም ላይ አይጨምርም እኔ ዛሬ።
ቴሌግራም ላይ transaction ኑ ላክልህ screenshot እሺ።
አርቄ
መቼ መቼ ተጫው አሁን?
ዛሬ ተጫውተሃል። አምሳ ብሩን deposit ካረክ በኋላ ከገባ በኋላ በዘጠኝ ብር በአስራ ሰባት ብር ምናምን እያልክ ተጫውተሃል።
አሁን አዳም ብር እሺ ሰላሳ ብር ነበር አሁን በ- አ- አስር ደቂቃ በፊት
ምን ሰላሳ አልከኝ?
ብር ነበረ ሰላሳ ብር ነበረ እሺ ከዛ ሀያ ብር ገባ አስገባት እሺ